ጤና ይስጥልኝ ቻናል አያታውቁም ግን እሺ ሄሎ ጤና ይስጥልኝ ቻናል ሊዳንያለም እግዚአብሔር ይመስገን
እሺ በኦ- ከቢዩ ነበር በኦርደር ነበር መቶ አምስት ሰላሳ አምስት አርባ አምስት ኦርደር አልተቀበላችሁም በመቶ አምስት
ሰላሳ አምስት አርባ አምስት አለ- አልገ- አልተቀበልንም ሀያ አምስት ላይ አሁን ሚስታ ነግሮን ነው የሚ የሀያ አምስት
እሺ እሺ አመሰግናለሁ እሺ